ሞርኒንግስ ፐርሰፕሽን ጃልት ስፒኪንግ ሀው ሜይ አሲስት ዩ ጫ በይ እንዴት ለምዱ ብዬ ነው።
ምና በሰላም ነው?
አንድ ሞሮኮ ፈልጌ ነበር መቼ ነው?
ዛሬ።
አሁን ነው?
አሁን አለሽ?
ኧረ አሁን አይኖረኝም።
እ
ወይ በእናትሽ
ስድስት ተኩል ላይ ላድርግልሽ?
እሺ። ሲና ቤት ነው ያልሽው?
እይ ምን ነው እያልሽ?
እሺ ይዣለሁ። አንድ ሰው ነው?
አንድ ሰው እሺ ይሽ ራሱ አለው